ሄሎ
ሎ ጤና ይስጥልኝ ሀሚድ ነኝ ልረዳው ሰላም ነው ፖስታ ነው እሺ ከዚህ hello hello አስራ ስድስት እኮ ነው ጥያቄ ላይ ወረቀት ላይ ሳይ hello ምን አልከኝ ምን አልከኝ
ሰላም ነው ባባ እንዴት ነው እንዴት ነህ አማን ነው አለውን ፖስቶ ነው ቆይ voucher code መጣ እኮ በ message ተልኳል አሁን voucher code ባቸር ባኮር ባኮር ኮድ ቮቸር ቮቸር ቪቸር ኮዱ በሜሴጅ ሲቪ- በሲቪ ብር ብሎ መጣ
አ- ማለት አልገባኝም እንትን አ ቮቸር የኔ ኮድ ሲቪ እንደዛ አይላክም ቮቸር ኮድ በስልክህ ነው እዛው ቤስት ቤት ላይ ያለ ነው የሚላክልህ
አሁን ምን ላይ ያሉ አሁን ያ- የራሴ ሲቢ ብር ላይ መጥቷል። ሲቢ ብር ብሎ ሪኮር CBE ብር ኮዱ ላይ አ CBE ብር ላይ በሚስ- voucher code አይላክም voucher code ሳይሆን ID ነው payment ID ማለት ፈልገ ነው transaction ID እንደዛ ከሆነ እንደዛ ከሆነ ምን ታደርጋለህ መሰለህ?
voucher code number this will be expired ምናምን ምናምን ብሎ እሺ መጥቷል።
ሙሉ ሙሉ screen ኡን message ኡ ላይ ያለውም ማለት ነው screenshot okay።
አድርገህ ትልክል- ትልክልኛለህ የት ቦታ ላከል?
እ፣ ቴሌግራሙን ልንገርህ ይሄኛል እሺ
እሺ ዜሮ ዘጠኝ ሀያ እም፣ ሀያ ሰባት
okay ዜሮ ዘጠኝ ሀያ ሀያ ሰባት ሰባት አ ዜሮ ዜሮ ስምንት
ዜሮ ስምንት ሰማንያ አንድ ሰማንያ አንድ አስራ ሁለት አስራ ሁለት እንደገና እዛ ላይ አን- አ አ፣ እዛ ላይ screenshot አድርገህ ሙሉ screen ኡን ማለት ነው ይላካል screenshot በቃ አድርገህ ሚስ ከዛ ይላካል። እሺ አ፣ ሀሚድ ብለህ ላክልኝ ሀሚድ ብሎ ሀሚድ አ፣ ብሎ እሺ ሀሚድ ብለህ በቃ ስሜን ጻፍና አያ እሺ አንድ ነገር መጠየቅ ፈልጌ ነው። እንደገና እ፣ እሺ ጠይቅ voucher code history ላይ ያሉ screenshot አድርጎ ይላካል። field ምናምን balance እና ምናምን አለው እኮ requesting date ላይ ኦኬ ባላንስ እንደዛ ነው ምናምን አለው። አ እሺ ያልመጣም ነገር አለው። ይቺስ screenshot አድርጎ እሺ BestBet ላይ ይላካል ነው። እሺ መ- መጀመሪያ check ላድርግልሽ በዚህ ቁጥር ነው አይደል አ account ኡ እሺ አንዴ ዜሮ ዘ- ጠብቀኝ አ በዚሁ አይደል አ እሺ ጠብቀኝ አንዴ አ።
ዜሮ ዘጠኝ አስራ አምስት ዜሮ አንድ ዜሮ አምስት አስር አ
እሺ hello ወይዬ ስንት ብር ነበር
ያ አስራ ሶስት ነው ምናምን አለው ሳንቲም no no ስንት ብር ብር ስንት ብር ነበር
ምን ምን withdraw ያልከው
withdraw አዎ ያልከው ስንት ብር ነበር
መቼ ላይ
እሱን አይደል check እያደረግን ያለ ነው አሁን?
አዎ አላረግም እኮ እኔ እስካሁን ድረስ withdraw አላረግም እኮ
እኮ voucher code የምንድን ነው እና የተላከልህ
እኔ እኮ ምን አውቃለሁ እኮ እሺ one እሺ ዋን ምን ላይ message ታደርጋለህ? በቃ በቃ ላክልኝ እንትኑ አሁን አ በነገርኩ ቁጥር ቴሌግራም ላይ ማለት ነው ላክልኝ።
አ እሺ እሺ